ሰውዬ ቤት ገባች እንዴ?
አልገባም።
ማሬ እኮ አምጣላ አመመኛለች።
ተኝታለች።
ጉሮሮዋ ተዘጋለች።
ዘጋኛለች።
አዎ፣
ልሄድ ነው።
ምን ጨርሳችሁ?
አዎ
አሟታል። ዘንጣ
እ?
ቤራ ጊዜና ማለት ነው ወይ ሜሪንዳ ብዙና እ?
አፈርጥት ተጠቀሙት።
እሺ
አንቺ እንዴት ነው ለውጣ ነው?
ል- ልክ ነኝ።
ተጠቀሙና ሞቃ ያለ ነገር ተጠቀሙ።
እሺ እሺ